እንትን ፈልገን ነበር ሲቲ ስካን
እሺ አለ
እ አለ
ምኒልክ ነው እዚህ ደውሉ በዚህ ስልክ ተብለን ነው።
እኮ አሁን ነው የፈለጋችሁት? ለአሁን አዎ አዎ ለአሁን ነው።
እሺ በአምቡላንስ ይላክ።
አዎ በአምቡላንስ መጥቶ እንትን ወስዳሉ አለች። አዎ እ?
እሺ በዚህ ስልክ ይደውልላችሁ።
አዎ በዚህ ስልክ አዎ ይደውሉ።
እሺ ምን አይነት ሲቲ ስካን ነው?
የጭንቅላት ነው።
እሺ ሌላ ስልክ ይደውልላችኋል። ጠብቁ።
እሺ እዛው እንጠብቅ አይደል?
አዎ ስልክ ይደውልላችኋል። ሂሳብ ምናምን እነሱ ያወራችኋል።
እሺ እ?